what? Hello? Hello, can you listen me? ሄሎ hello ወይ hello ቻናሉ ሰሚክ
አዎ እሺ ሀን ከቢዩ ነበር ምደውለው በሰማንያ ሶስት አርባ አንድ ዘጠና አንድ የተቀበለ በእናትሽ አሁን ነው የመጣው። order ኡ ተሰርቶ ቁጭ ብሏል። እንደመጣ ስልክ ይዣለሁ። ስልክ ጨርሼ ከምሰጠው ድረስ ቢያንስ order ኡን እንኳን check አድርጎ መውሰድ አልቻለም። ምን አይነት delivery ነው ደግሞ?
okay እሺ አሁን ሰጥቷል ሰጥቷል አሁን ወጥቷል። ይሄ ወጥቶ አይደለም እንዴ? ምንድን ነው የምትለኛል? ስልክ እያወራሁ እንጂ ስልክ አውሪ ይለኛል። እሺ ልጨርስ።
በቃ እሺ ችግር የለም አሁን ዋናው ወስዶታል አይደል አሁን
አዎ እሺ እናቴ አመሰግናለሁ